hello
hello
ምንድን ነው?
አይ deposit ለማድረግ ስላስቸገረኝ ነው። የቴሌብር option አላመጣልኝም።
አዎ ስልክ ቁጥር ልስጦት፣ በዛ ስልክ ቁጥር deposit አድርጉና እኛ እናደርግልዎታለን።
እሺ
ዜሮ ዘጠኝ ሰላሳ ሁለት
ቆይ አንዴ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ፍትህ አምላክ
ፍትህ አምላክ አዎ ካስገቡ በኋላ ደረሰኝን ፎቶ አንስተው ቴሌግራማችን ላይ ላኩልን። ቴ- የእኛን ቴሌግራም ያውቁታል?
በዚህ ያገኘዋለዋ እንትኑ አይ ላይ በዚህ አይደለም፣ site site ኡ ላይ አላገኘው ቴሌግራሙ የ website ኣችን ላይ አዎ ጥያቄ ምልክት ጋር አለች።
አዎ okay።